hello hello ሰላም
ጤና ነው
ሰላም ነው።
አለን እ
hello ጤና ይስጥልኝ አባ ምን እንርዳ?
አ ቤት ቤት account ከፍቼ እ እ
ቤት ቤት account ከፍቼ እሺ
እና login ብዬ አዲስ ተሞክሮ ማስረም ይላል።
ምንድን ነው የሚልክ?
ሎጊን አንሶ ቢላ ጥራት ሜቢ ኮኔክሽን ይሆናል እንጂ ሲስተሙ ላይ ምንም አይነት ችግር የለም ወንድሜ። እሺ አ ሲስተሙ እየሰራ ነው። ሜቢ ኮኔክሽን ከሆነ እሱን ቼክ አድርግ። እሺ?
ፓስወርድ ሰው ገባ ለምን አይቀበልም? ታለሽ አይልም እኮ ፓስወርድ ስትቀይር ነው እምቢ አለ።
ይረ የመጀመሪያውን ባስገባም እምቢ አለ።
እሺ እንደዛ ከሆነ ስምንት ዲጂት መሆን አለበት። capital letter symbol እና number ማስገባት አለብሽ። እሺ ስምንት ልጅ አዎ፣ ስምንት digit ነው መሆን ያለበት።
እሺ እሺ እሺ መልካም